ገበር ነው የምንታዘዝ።
ማን አልሽኝ? እናት መሰረት ነኝ።
እንዴ መስዬ እንዴት ነሽ?
እግዚአብሔር የተመሰገነ ይሁን።
ተመስገን ነሽ።
እሺ ለማንኛውም order ነበር ንገርሽ ሀምሳ አራት ሀያ ስምንት
አምሳ አራት ሀያ ስምንት ምን ሆነብህ?
አስራ ምናምን ኪሎ ሜትር ነው ግን ይሁን እሄድላችኋለሁ። ብቻ pin አድርጉ። አስራ ሶስት አስራ አራት ነው ይሁን ችግር የለም። pin አድርጉ።
የሞት አረኛ ነው።
አዎ ይትባረክ።
እሺ እሺ፣ ትባረክ። እሺ pin አድርጊ፣ pin አድርጊ።
አይዋለሁ። እሺ እሺ እሺ